ኝማ
Hello ጤና ይስጥልኝ Best Bet ምን ኮሩ ንገረኝ። ምንድን ነው የሚላቸው? ስሩ ሂሳቡን ለማወቅ ትኬቱ በአንድ ክለብ ወድቄ የሆነ ትኬት ነበረ እና በአንድ ክለብ ወድቆ ምን ያክል ብር እንደሚመልሱልኝ ለማወቅ ነው።
cashier code ንገረኝ እስኪ እሺ አስራ አንድ ዜሮ ስድስት አስራ አንድ ዜሮ ስድስት ስልሳ ሰባት ሀያ ዘጠኝ
የለውም።
ኧረ ብካስናሽ እሺ የለውም እሺ ተመላሽ አንድ ምንም የለውም?
ጨዋታ ነው የወጣው ግን የትኬቱ ተወዳዳሪዎች ቀይ ከበራው ጨዋታ ጋር ሲካፈል ሀያ እና ከዛ በላይ መሆን አለበት
ምን ምን አ- ብር ከሰላሳ በታች ከሆነ ይመለሳል ምናምን የሚል የለም odd ኡ የ- የትኬቱ total odd የትኬቱ እ።
total odd አለ አይደለ አ፣ ታች ላይ ያለው ቀይ ከወጣው ከቀላው ጨዋታ ጋር ሲካፈል ሀያ እና ከዛ በላይ ከሆነ ነው ተመላሽ የሚሆነው እሺ በአንድ ጨዋታ ስለወጣ ብቻ አይደለም እሺ፣ እሺ።
እሺ
ምን አለ